ሄሎ
ሄሎ ሰላም ነው?
ሰላም ጤና ይስጥልኝ። አሁን አዎ የአክሲዮን ሽያጭ ላይ መረጃ ፈልጌ ነበር።
እሺ
እ፣ ዝርዝር አላችሁ መረጃ የምትልኪልኝ?
እ፣ የ- እ፣ ወደ office መምጣት አይችሉም?
የት አካባቢ ነው office ኣችሁ?
ቦሌ ገርጂና ልደታ አለን office።
okay። ልደታ ምኑ ጋር ነው?
ልደታ ፍርድ ቤቱን አወቁት።
አዎ በፍርድ ቤቱ ጋር ወደ አብነት የሚወስደው መንገድ አለ አይደለ?
አዎ በሱ ጋር ትንሽ እንደሄዱ ዳሽን ባንክ አለ ከፊት ለፊት ከሱ ፊት ለፊት ነው። ትናንሽ መስኮቶች ያሉበት ነጭ ህንጻ አለ።
okay። ነጩ ጠቃጠቆ ህንጻ?
አዎ እሺ፣ እዛ ላይ ነው?
አዎ፣ እሱ ጋር ከታች ground ጋር አለ ነው።
እሺ፣ አመጣለሁ።
እሺ ስሞትም አለበት።
ኃይለ እግዚአብሔር።
እሺ መች ይችላሉ?
እ፣ ምናልባት አሁንም ልመጣ እችላለሁ።
እሺ እ፣ ካልሆነ እ፣ ነገ ከነገ ወዲያ እመጣለሁ።
እሺ እሺ።
እሺ፣ ምን ላይ ነበር ማስታወቂያችን የሰሙት?
ሬዲዮ ላይ ነው።
ሬዲዮ ላይ።
እ፣ እሺ አዎ፣ እሺ።